Nasılsın Enis Bey? Diboran የብርካም ለዳው
አቤት ቤት ናሉ።
አዎ ልክ ነህ።
እኛ ከሆኑ ገንዘብ ወጣው። ከዛ በኋላ አልደረሱም። ቴሌብር እሺ፣ የቤት ቤት ቁጥር አሁን የደወልክበት ስልክ ነው?
አዎ።
ስንት ብር አወጣክ?
አይ አይ፣ አይደለም ይህ ስልክ አይደለም፣ ሌላ ቁጥር ነው።
እሺ ንገረኝ።
አስራ ሁለት አስራ ሁለት
አስራ ዘጠኝ አስራ ዘጠኝ
ዜሮ አንድ ዜሮ አንድ
ሰባ ስድስት
ስንት ብር ነበር ያወጣኸው?
አንድ ጊዜ ሁለት ሺ አምስት መቶ ሌላ ጊዜ ሶስት- ሌላ ጊዜ ሶስት መቶ ሁለቱም አልገባም።
አዎ፣ ሁለቱም ሁለቱም ወጣ እስቲ ቁጥርህን ድጋሚ ንገረኝ። ዜሮ ዘጠኝ አስራ ሁለት
አስራ ዘጠኝ አስራ ሁለት እሺ
አስራ ዘጠኝ አስራ ዘጠኝ
ዜሮ አንድ እሺ
ሰባ ስድስት ነው የምጫወት።
ሰባ ስድስት አዎ፣ በ- በቤት ቲቪ account የምጫወት
እሺ
አስመል- አስመልሶ ካ- ካለን አስመልሶ እሺ ትንሽ ጠብቀኝ፣ የከፈተልኝ ስለሆነ እሺ፣ በጣም አመሰግናለሁ። እጠብቃለሁ።
ሌላ
ሰማ ወደ ቤት ቤት ሰላም።
አካውንት ልመልሰው እ ወደ ቤት ቤት account ልመልሰው
ቴሌብር ሰዓት ድ- ድረሳል ምሳሌ ወንጀርና ያ
ወደ ቤት ቤት account ልመልስልህ ብሩን አዎ አዎ፣ መልስ መልስ
ሁለት ሺህ አምስት መቶ መልሼዋለሁ። እሺ
እ ተመልሷል ሁለት ሺህ አምስት መቶ የሶስት መቶውን እያየሁልህ ነው።
አዎ፣ ሶስት መቶ አላየም ግራ
ሶስት መቶውም ይመለስ ሶስት መቶውም ሶስት መቶ እና አ- ሁሉም መልስ መልስ ወደ ቤት ቤት account ይመለስ።
አዎ፣ በቃ እሺ ተመልሷል። ሁለቱም ተመልሷል። እሺ እሺ፣ በጣም ዘና እሺ እኔ ማመጋለሁ።
እሺ፣ እሺ፣ sister